ህይወት ይመስልኝ ከሱዳን ከብስት ቤት ምን ልርዳው?
ሰላም ነው ማዳ ነው።
ሰላም ምን ልርዳው?
አዎ እስከ ትናንት እስከ ትናንት እየደወልኩ ነበር። የሆነ ብር ቆመብኝ ነበር ለማውጣት አውጥቼ ከትናንት ትናንት ወዲያ ማለት ነው አውጥቼ ቆመብኝ። ቤንዲንግ ይለኛል እስካሁን አልደረሰኝም። በሳንቲም ቤን ያወጡት እናስገለግላለን ብሎኝ ነበር። ስለዚህ እስካሁን ሶስት መቶ ብር ነው ብር ማለት ነው ኪቼ ጋር እኮ እሺ ለሳንቲም ቤ እኮ አሳውቀናቸዋል። ትንሽ የሲስተም ችግር አጋጥሟቸው ነው። የእርሶ ብቻ አይደለም
አ
የእርስ- የእርሶ ብቻ አይደለም አሳውቀናል። የእርሶ ነው እንደዛ የሆነው እና እያስተካከሉት ነው። ይገባሉታል። ትንሽ ጠብቁን
እና እስከ ትናንት ትንሽ ጠብቁኝ ያሉኝ ነበር እኮ እኮ ገባኝ። ደውለው እነሱ ጋርም መጠየቅ ይችላሉ። የ system ችግር አጋጥሟቸው ስለነበረ ነው። ያስገቡልታል።
እሺ ቁጥሩን የእነሱ ቁጥር ምን ነበር? ዘጠና ሶስት ስልሳ
ዘጠና ሶስት ቁጥራችን አዎ። እሺ መልካም ቀንሽ